ጤና ይስጥልን ይሉኝታል። ይግባኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት? ምን አሉ ደንበኛው?
ማለቃ ፊራቁቴ ማለቃ ወጪው
ወጪ የምን
እንትኑ ካሻውት አርግተን
ምን አሉ?
ብሩ አልገባኝም እስካሁን
ምን ላይ
ቤት ቤት
እ፣ ይቅርታ ደንበኛችን ተሳስተዋል። እኛ እንደዚህ አይነት አገልግሎት አንሰጥም።